ጤና ይስጥልኝ። አሪፍ ብሄር አዲስ ንባብ ኮሚደርጆ
ሄሎ
ጤና ይስጥልኝ። ይሰሙታል?
አቤት።
አሪፍ ዜጋ ነው የሚባሉት። ምን ልርዳዎት? መስመር ላይ ያሉ
ሄሎ
ይሰሙታል?
hello
ይሰማል። ደንበኛችሁን ይቀጥሉ።
አቤት።
አሪፍ ዜጋ ነው ይደወል። ምን ልርዳዎት?
አማርኛ አታውቅም? ኦሮሞኛ ታውቃለህ?
ኦሮምኛ አንድ መስመር ላይ ጠብቁ።
አ አቤት።
እሺ ደንበኛችን አሁን ኦሮምኛ መናገር የሚችል ሰው አሁን የለ። ነገ በስራ ሰዓት ይደውሉልን።
ኧረ አማርኛ አልችልም። ኦሮሚያ ኦሮሞኛ ነው።
እሺ አሁን ኦሮምኛ መናገር የሚችል ሰው የለ። ነገ ይደውሉ።
አይ አይ
እሺ መልካም ምሽት ይሁን።